hello ትልም በሽ hello አዎ፣ ሰላም ነው አመሰግናለሁ። ሰላም ነው አለን፣ እግዚአብሔር ይመስገን። ቅድም ሁለት መቶ ብር ልኬ ወደ withdraw ላደርግ ፈልጌ ከዛ አየር ላይ pending ነው የቀረው። በ voucher code ነው እንትን ያለው። ወደ ራሴ መመለስ አልችልም።
ትችላለህ። account history ላይ ትገባና እሺ፣ voucher history የሚል ታገኛለህ
voucher history የሚል ታገኛለህ። አዎ፣ እዛ ውስጥ እሺ።
ስትገባ እ፣ ብሩንና print የሚል አጠገቡ አለ። print የሚል አለ።
ስትነካው voucher code ይሰጥሃል። እሱን ኮፒ ታደርግና voucher ላይ ሄደህ deposit ታደርገዋለህ። paste አድርገህ ማለት ነው።
ቮይቸሩ ምን ውስጥ ነው የማገኘው? ቮይቸሯን ነው voucher ያጠፋው።
ማለት እንትኗን deposit ላይ deposit የሚለውን ስትነካው ሶስት deposit ምርጫ ይላል።
ያመጣልሃል። የመጀመሪያው voucher ነው።
አ እሱ ላይ እንደዛ deposit ስል አዎ፣ እስቲ ቆይ deposit ባይቺ እሺ ውስጥ ነው። እሺ።
እሺ ደውላለሁ ይቻላል